ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ስኬ ቴክኖሎጂ ነበር። ምን ልርዳሽ?
እሺ እማዬ እንትን ነበር በእናትሽ እ ኮድ ሳላስገባ አዲስ ማሽን ነው እና እም፣ እ ልቆርጥ ብዬ ከዛ እንትን ኮድ ስለሌለው invalid key number ይለኛል እና እም፣ already እንትን ቫ- void ም ሳደርገው እንደዛው ይለኛል፣ incorrect key ይለኛል።
የትኛው ነው ማሽንሽ? ሞዴሉ
ሞዴሉ መስኑ ላይ አለ።
እም፣ ከጎን አለ።
okay ጥቁርና ነጩ ነው ሞዴሉ እ አራት ሰባት ሰባት ስልጠና- ስልጠና አልሰለጠንሽም?
ስልጠና ሰልጥኛለሁ ግን የዘለሳ አርቲስት ስለገባው እንትን ነው ማለት ጨርሰው ነበረ የደረስኩት።
እም፣ እሺ። በስልክ ያው ደረሰኝ ማስቆረጥ አይቻልም። የት አካባቢ ነሽ?
እ መምጣታችን አራት ኪሎ አራት ኪሎ ነኝ ማለት ይሄኛውን void ማድረግ የምችል ከሆነ እንትን እለዋለሁኝ። ኮዱን ነው ገብቶሻል አይደል? እነዚህ ኮድ መግባት አለበት መሰለኝ item ኦች መጀመሪያ እም፣
እነሱን እ፣ አል- አላስገባሁኝም መሰለኝ። ማለት ምንም የለኝም፣ አንድ ወረቀት ብቻ ነው ያለኝ። የሌሎቹን ሳየው የጎረቤቶቼን እንትን አለው ይሄ የሚሰሩት ስራ የተደረደረ አለው እና እሺ።
የኔ የለውም ምንም።
አይተሞች አይተሞች አልተጫነልሽም?
አልተጫነልኝም። item ም ይዘሽ አልመጣሽም ነበር በ CD?
receipt ኡን አይ በ CD item ኦቹ እንዲጫኑልሽ አ- አምጪ አላ- አላሉችኝም። ማ- ማንም አልነገረኝም እንደዛ ብለው።
እሺ ብዛቱ ስንት ነው? item
የኛ እም።
ብዙ ነው፣ ህትመት ነው፣
እም፣ እሺ ብዙ item ነው ገና የምታስገቢው።
ህትመት ቤት ነው
እሺ በቃ መስለኝ።
እሺ ቆይ እሺ technician ላገናሽ እሺ
ይደውልልሻል።
እሺ ማለት ነው።